register በማድረግ አብራ
አቤት ሰላም ጤና ይስጥልን።
እግዚአብሔር ይመስገን።
አዶናይ Translation ነው።
ትክክል ነው።
እሺ እኔ ሀሩን ይባላለሁ። የደወልኩት ከ We Plus Technology Solution ነው።
እሺ እ አዲስ መተግበሪያ ወይም application develop አድርገን ነው እና እህ።
እናንተም ይሄንን እ ይሄንን ይሄንን opportunity በመጠቀም እኛ እኛ application ላይ በነፃ ማስታወቅ ትችላላችሁ።
እሺ እሺ እና- እ እሺ service ኣችሁን እና ስልክ ቁጥራችሁን ብቻ አስገብታችሁ ማለት ነው እሺ እሺ application ኑ ላይ We Plus ነው።
በጣም አመሰግናለሁ።
ስለዚህ እዚህ ስልክ ቁጥር ላይ ልላክልህ።
ይቻላል ይቻላል።
እሺ እሺ አመሰግናለሁ።
thank you እና እሺ።
እሺ